hello ጤና ይስጥልኝ ቃል ኪዳን ከብስቴት ምን ልርዳው?
አዎ አሁን ደውለን ነበር። ካርድ ዘግቶብን ነው እንትን transfer ማድርገን አልገባም።
በስልኩ ቁጥር ነው
አይደለም በዚህ ልጅ አስራ አምስት
እሺ
ሰባ ስድስት
አስራ አምስት ሰባ ስድስት
አስራ ስድስት እሺ
ዜሮ ሰባት
ስንት ብር ነው ያሉኝ?
ሁለት ሺህና አራት ሺህ ወደ ኢብርና ወደ አቢሲኒያ እንላለን።
እኮ process ላይ ነው ብየውት ነበር አይደለ?
አ በመሀል ነው የተቋረጠው። ለዛ ነው
እኮ process ላይ ነው ይገባሉታል። ሁለት ሺህ እና አራት ሺህ አ እኮ ሁለት ሺህ ብር ወደ ቴሌ ብር ነው።
ወደ ቴሌብር አይደለም ወደ ቴሌብር አይደለም
account ነው እኮ ስልክ ቁጥር ነው የሚያሳየኝ።
አዎ ብቻ ወደ ኢብርና ወደ እንትን ነው ወደ አቢሲኒያ እሺ ሁለቱም ጋር አልገባም። ወይንም ደግሞ መልሽውና ወደ ቴሌብር እኛ መመለስ አንችልም። process ላይ ነው already ይገባሉታል። ትንሽ ጠብቁ።
እሺ እሺ መልካም እሺ።
ደስ ነው።